በበጎ አድራጎት ሥራ ለመርዳት ወይም ድጋፍ ለማግኘት አንድን ይጫኑ። አዲሱን standup comedy ለመታደም ቦታ ለመያዝ ሁለትን ይጫኑ። እጹብ ድንቅ ልጅ ጠቁሞ ለመሸለም ከሆነ ሦስትን ይጫኑ። ድንቅ ታሪክዎን በዶንኪቲዩብ ለማጋራት ደግሞ አራትን ይጫኑ። የዩቲዩብ ትምህርት መጥተው ለመማር አምስትን ይጫኑ። በአጠቃላይ ጥቆማ፣ አስተያየት ካሉት አሊያም መረጃ ከፈለጉ ስድስትን ይጫኑ። ኮሜዲያን እሸቱን የመድረክ ሥራ ለማሰራት በልዩ ልዩ ጉዳይ ሲፈልጉኝ ልዩ ረዳቴን ለማግኘት ሰባትን ይጫኑ። አሁን ወደ ዶንኪቲዩብ ባለሙያዎች አስተላልፈዎታለሁ። መልካም ቀን ይሁንልዎ።